hello hello
ይሰማኛል።
ሰባ ሶስት ሰላሳ አራት
ሰባ ሶስት ሰላሳ አራት
ከመስቀል ፍሎር የሚነሳ order ገብቶኛል።
ሌላ order ይዘሃል?
አልያዝኩም። የቦሌ driver ነኝ። አሁን ከመስቀል ፍሎር ስለመጣሁ ነው የገባን።
ገባኝ። ግን ሌላ order ካልያዝክ ማነው ስምህ?
ብሩክ ነኝ። ከመስቀል ፍሎር የሚነሳ ቦሌ ሆኜ አሁን ነው ገባኝ።
የመጣሁት። ከዛ ነው።
እጠይቅልሃለኝ። ግን ሌላ order ካልያዝክ ተቃራኒ ካልሆነብህ አይወጣም።
ኧረ አልያዝኩም አልያዝኩም።
እሺ፣ ጠይቅልኝ።
ልጠይቅልህ ልጠይቅልህ። ፖሊኒ አይደል? ብሩክ አስወጥቼ ይልሃለኝ።
እሺ፣ አመሰግናለሁ።
ትግል ትግል ትግል